ባይሌቶ በጽርሰ በል ከኒቆዲሞስ ሰኞ ስብሐተ ነግዝ ስብሐተ ዘነግበል ከመጻጉዕ ሰኞ እስመ ዓለም ተቀደስ ይበል። እናቱን ብቻ በዜማ በል ብልጣኑን ተው ዛቲ ይእቲ ምዕራፍየ ለዓለም ዝያድር እስመ አረይክዋ ደብተራ ስም እንተ ነበረታ የነ ወትረየ አሉ ምስሌነ ሞገ ሰመ